ሄሎ
ሄሎ
አቤት ሄሎ ሰላም ጤና ይስጥልኝ።
አቤት ሄሎ
አቤት አይሰማ
ይሰማኛል። ሰላም ጤና ይስጥልኝ።
አቤት ይስጥልኝ። እንደውም ተስማሙ ነው የምለብሰው
ኮ- ኮሜዲያን እሸቱ ጋር በስልክ ልገናኝበት የምችል አጋጣሚ ካለ ለመጠየቅ ነበረ። ለግል ጉዳይ ፈልጌ ነበር።
እሱን ቀጥታ ማግኘት አይቻልም ወይ ጉዳዮትን አስመዝግበው በወረፋ መሰረት የሚመለከታቸው ባለሙያዎች ይደውሉልዎታል።
እ፣ ቀጥታ ከሱ ጋር መገናኘት አልችልም።
አዎ አይቻልም። ምን ነበር ጉዳዮት? ለምን ጉዳይ ነው የፈለጉት?
አይ ለግል ጉዳይ ከሱ ጋር በስልክ መገናኘት የምችልበት እድል ካለ ብዬ ነበረ። ካልተቻለ እ፣ እንደሱ አይቻልም ወይ ኢሜይል ማድረግ ይችላሉ። እ፣ ንገሮት ኢሜይሉ አዎ
ኮሜዲያን እሸቱ at Gmail dot com በሚለው እ፣ ኮሜዲያን ኢሜይል ማድረግ ይችላል። ኮሜዲያን ድጋሚ እሸቱ at Gmail dot com
ኮሜዲያን እሸቱ at Gmail dot com።
አዎ።
እሺ እኔ እናት አመሰግናለሁ።
እሺ እናመሰግናለን። መልካም ጊዜ። እሺ እሺ፣ መልካም ቀን።